hello ጤና ይስጥልን።
hello hello
አሁን እንኳን ሲሻሉ ተቋርጦት አዎ አዎ ተቋረጠ። በዛኛው ልሞክር የለው ስል ደወል በዚህ
እና ፓምፕ ገጠማና ጥገና፣
እሺ የቦይለር ገጠማና ጥገና፣ ማንኛውም ቦይለር የ- የውሃ ስራ
እሺ የውሃ ስራ ነው። የ- የኤሌክትሪክ ስራ ነው። current ነው የምሰራው።
እሺ ማን ልበል ስሞትን የተሻወርቅ ጸጋዬ፣
ማን አለ የተ- የተሻወርቅ ጸጋዬ፣ የተሻወርቅ የተሻወርቅ አዎ፣ የተሻወርቅ ጸጋዬ ወልደፋን
እሺ ስልክ ቁጥሮትን ይንገሩኝ
አሁን ደግሞ እዛ ላይ በጣም ልንገርሽ ቁጥሬ
አዎ ይወጣል ግን ዜሮ እዚህ ጋር ዘጠኝ እኮ ልንገርሽ ዜሮ ዘጠኝ እሺ ዜሮ ዘጠኝ ሰላሳ አንድ ሰላሳ አንድ አስራ ሰባት አስራ ሰባት
ሀምሳ ዘጠኝ ሀምሳ ዘጠኝ ሰላሳ አንድ
ሰላሳ አንድ የት አካባቢ ኖት?
እኔ ወደ መገናኛ አካባቢ
እሺ ፓምፕና እ፣ ቦይለር መግጠም ነው የሚሰሩት አይደለ?
የቦይለር ገጠማ፣ የፓምፕ ስራ፣ የውሃ ስራ ዝርጋታ ጥገና፣
ውሃ ዝርጋታ።
አ የውሃ መስመር ዝርጋታና ጥገና፣ ጥገናና ዝርጋታ፣ አ የኤሌክትሪክ መስ- የኤሌክትሪክ መስመርን ዝርጋታና ጥገና።
ኤሌክትሪክም ይጠግናሉ።
አዎ አዎ፣ የኤሌክትሪክ መስመር ዝርጋታና ጥገና።
ኤሌክትሪክ ምንድን ምን ምን ነው የሚጠግኑት?
ምን breaker ብትይ ምን- ምን- ምን- አጠቃላይ
አዎ፣ አጠቃላይ የኤሌክትሪክ ስራ ይሰራሉ። እና በእንትን ላይ በእንትን ነው ብዙ ጊዜ የምሰራው። ያው እንትን ላይ
ምን በል፣ ኢንተርኔት ላይ እም፣ ማስታወቂያ አለኝ ብዙ ጊዜ እንደውም ቦይለር ምናምን ምናምን ማስታወቂያ አለኝ ብዙ ጊዜ ምሰራ። እስቲ አሁን ደግሞ እና ከእናንተ ጋር የምሰራበት option ካለ እሰራለሁ።
okay ልምዱ በደንብ ስላለኝ ብዬ ነው።
እሺ መልካም እ፣ ስለደወሉ እናመሰግናለን። ነገር ግን አሁን እኛ application ላይ verify ለመሆን በአካል ቢሮ መጥተው መመዝገብ አለቦት። እ፣ በአካል ለመምጣት ደግሞ እኛ ነን ቀጠሮ ይዘንሎት ምን ደውል- ደውለን መጥተው የሚመዘገቡት። እ፣ በተጨማሪም ቴሌግራም ቻናል አለን። እዛ ላይም ስራዎችን መከታተል እና እርስዎ መስራት የሚችሏቸው ከሆኑ በመደወል መስራት ይችላሉ። መረጃዎትን አሁን ተቀብያለሁ። እድሜው ስንት ነው? ይቅርታ
እድሜ ሰላሳ ስድስት ነው።
ሰላሳ ስድስት ስለዚህ ቴሌግራም link ኡን በዚህ ልላክሎት በዚህ ቁጥር አዎ በዚህ በአሁኑ ነገር አትልም።
መልካም እሺ link ኡን እልክሎት እና በዛ መከታተል ይችላሉ
በዛ እንድትከታተላለን እናንተ ትደውልልኛላችሁ።
አዎ እኛም ጥሪዎች ሲመጡ እ፣ በአካል መጥተው እንዲመዘገቡ እንደሆነሎት የት ነው እንትናቸው?
ቢሮአችን ጎተራ ነው
ጎተራ አካባቢ ማለት ነው።
አዎ ጎተራ ፔፕሲ ፋብሪካ ፊት ለፊት ነው ያለ ነው እደውልሎታለሁ እና ደውይልኝ። እኔ በብዙ ቦታ የዞርኩ ምናምን ስለምሰራ ብዙ አካባቢ ማውቃለሁ። ስራም ስራውንም በደንብ ነው የማውቀው።
እሺ ብዙ ከ customer ጋርም ተገናኝቼ ስለምሰራ ደውይልኝ። ችግር የለም። ያለውን ነገር ነው።
እሺ እሺ እሺ መልካም መልካም ቀን ይችላል